તને પૂછું આખું કંઈક હો.
ሄሎ
પૂછ ነው አኩም ልርዳ
መሆኑ ነው ቴሌበር ችግር አለበት መሰለኝ። የሆነ ችግር ተፈጠረ እንደ እንትን ደ- ዲፖዚት ማድረግ እምቢ አለን።
እሺ ዲፖዚት የሚለውን ይንኩትና አ- ብር መጠን ጽፈው ዲፖዚት ሲሉ የኪዋር ኮድ ያመጣሉታል አይደለ?
እሺ እሷን ኪዋር ኮድ ወደ ጎን ሲያደርጓት ሎጊን የምትል አለች።
ምን አልሽ?
login የምትል አለች።
hello
አይሰማዎትም?
ይሰማል፣ ይሰማል።
በደንብ ስሙኝ እሺ። ያስረዳሁት ስለሆነ በደንብ ይስሙኝ።
እሺ QR code ታመጣለች። QR code ዋን ወደ ጎን ሲያደርጓት login አ።
የምትል ታመጣለች።
ትክክል።
እሷን login የምትለዋ ላይ ስልክ አ።
ቁጥር verification እና PIN አ።
አስገቡ ይሎታል።
እሺ PIN እና ስልክ ቁጥር የራሱን ያስገባሉ። verification የሚለው ላይ ደግሞ ከላይ get code የምትላለች እሷን ሲነኳት OTP ልክሎታል።
get code የሚል አለ እዛው ላይ።
አዎ እሺ OTP OTP ልክሎታል። OTP ዋን verification code አስገባ የሚለው ላይ ያስገቡታል።
እሺ ከዛ ከዛ በኋላ
ኔክስት next ሲሉት አ አድ አሁንም PIN አ- አስገባ የሚል ይመጣል አይደል?
አ
እሱም ፒን አስገብተው ዲፖዚት ሲሉት ያስገባሉታል ብሩ።
እሺ እሺ እሺ